hello
አቤት ከቱ እንደልቀቦ የባንዳ order ይዤ የምግብ ቤቱ ስልክ ግን አይሰራም።
ስልካችሁ አይሰራም?
አዎ ንገረኝ order number ክን።
ሰባ አምስት ሰባ አምስት አስር ሰማንያ ሁለት አስር ሰማንያ ሁለት አዎ ቀጥታ ምግብ ቤቱን አታውቀዋለህ እንዴ?
አላውቀውም። ኧረ አታውቀውም?
ደውዬ ለመጠየቅ ነው እርሳቸው እሺ አባዬ ቆይ አንድ ስልካቸውን ሌላ አማራጭ ስልካቸውን እሰጥሃለሁ። እሺ እ ሀያ ዘጠኝ ቤት ነው የደወልክላቸው ሮቤል?
ሀያ ዘጠኝ ቤት ነው እሺ ሌላ ስልሳ ሶስት ቤት ልስጥ ዜሮ ዘጠኝ ስልሳ ሶስት በምን ላይ ያዘው ግን ዜሮ ዘጠኝ ስልሳ ሶስት እሺ እሺ ያስክ ነው?
አዎ፣ በቃሌ ላይ ያዘው እ?
አረፍኩ በቃሌ ላይ አይ ያዘው በቃ ልክ ሳይሆን በቃ ወይ ቴክስት አድርግልሃለሁ።
እሺ፣ እሺ ቴክስት አድርግልሃለሁ። እሺ እሺ።
እሺ አባ